Hello hello ጤና ይስጥልኝ እንደመያቸው
አቤት ቢኛ ከለምደውለው ህዳሴ ሸማቾች ነው።
አ
የቢጃይ መላቀቂያ የጽሁፍ መልእክት ተልኮልዎታል።
እስካሁን አልደረሰኝ ማለት ይገኛል። አንዳንድ ጊዜ እሺ ልንገረውት የያዙ
እሺ ምንድን ነው?
መለያ ቁጥር ነው ይሄ እሺ እሺ ዜሮ አንድ ዜሮ አንድ ሀምሳ አንድ ዜሮ አንድ
ዜሮ አንድ አስራ አራት ስልሳ አንድ
አይ እስኪ እንደገና ሀምሳ አንድ ዜሮ አንድ አስራ አራት ስልሳ አንድ አስራ አራት ስልሳ አንድ ይሄን ለማሳወቅ ነው። መልካም ቀን ይሁንልዎት ደንበኛችን።